ሰላም ጤና ይስጥልን። Best Bet?
አዎ የበቂ Best Bet ነው።
አዎ ምን እንርዳ? ወንድሜ
የምትከብደኝ መስሎኝ ደለሽልኝ ነበር።
እ
የምትከብደኝ ምን hello
ፈልጌ ነበር።
መጫወት አዎ
ትችላለህ እኮ
አዎ ምን ምን ምን አዲስ ነህ?
አዎ አዲስ ነኝ።
register ማድረግ ይጠበቅብሃል። ኦንላይን አይደለም የምትጫወተው
አዎ እኮ Best Bet dot bet ላይ search ታደርግና Chrome ላይ እ register የሚለውን ትነኳለህ። register የሚለው ላይ ዘጠኝ ብለህ ስልክን ታስገባለህ። ከዛ password ደግሞ ስምንት character የሆነ የመጀመሪያው ካፒታል ከዛ small letter እና አንድ symbol አስገብተህ ስምንት ከዛ ቁጥር አስገብተህ ስምንት መሆኑን check አድርገህ confirm የሚለው ላይም ራሱን ትደግመዋለህ።
እሺ
ከዛ register ስትለው ይገባልሃል።
እሺ አመሰግናለሁ።
እሺ አባቴ መልካም ቀን።